ጤና ይስጥልኝ አሪፍ ማለት ነው ባኮ ምርዳውት
አማ እንትን ወይ ተኮ ሬንቱሬ
ይታለመኛችን አማርኛ መናገር ይችላሉ?
ኦኬ እችላለሁ። አሁን ደውዬላቸው ነበር እና እሺ ስደውልላቸው እንትን ከቴሌ ብር ወደ ሁሉ
ከቴሌ ብር ወደ ሁሉ ስፖርት
አዎ ብሩ አልገባም እና አሁን ስልክ ቁጥር ተሰጥቶኝ ነበር የዜሮ ዘጠና ሁለት ምናምን ብለው
እሺ በቴሌግራም ደረሰኝ ላኩልኝ ብላችሁ ነበረ። በቴሌግራም ሊያመጣልኝ አልተቻለም አልቻለም እንትኑ
አሀ እንደ ያሉት እሺ አዎ። ስለዚህ የኔን ቁጥር ልስጦትና እሺ ሀይል ልትሉ ትችላላችሁ። ፍቃደኛ ይቻላል። ቴሌግራም የሚጠቀሙበት ቁጥር አሁን የደወሉበት ነው?
ከሆናችሁ? አይ አይደለም። ይሄ ሌላ ነው።
0960 እሺ እንገሪ ዜሮ ዘጠኝ ስልሳ 85 ሰማንያ አምስት 33 ሰላሳ ሶስት 71 ሰባ አንድ እሺ አዎ ደንበኛችን ደረሰኝን አሁን ልክልሻለሁ።
እሺ በዚህኛ መልእክት እንላክልዎት ካሪፍ መሆናችን የሚገልጽ
እሺ አሁን እንትን አደረግኩት።
አዎ አሁን መላክ እንችላለን።
እሺ አይበሉኝ በቃ እሺ።
እሺ እሺ፣ መልካም ምሽት እንለዎት።